ስራ ግሩም ነው ፍጹም እንከን የለው የቱን አንስቼ የቱን ተዋለው የሰው አንደበት ከቶ አይገልጸውም የቃላት ብዛት አይጨርሰውም አቤት ምን እላለሁ ምን እመልሳለሁ እጄም ባፌ ጭኜ እኔ ግርማለሁ አቤት ምን እላለሁ ምን እመልሳለሁ ስራህን እያየው እባርክሃለሁ ገርሞኛል እኔ ደንቆኛል እኔ አደራረግ ልዩ ነው ለኔ ገርሞኛል እኔ ደንቆኛል እኔ አደራረግ ልዩ ነው ለኔ እኔ የሚያስገርመኝ ሁሌ የሚያስደንቀኝ አንተ አሰራር የደግነት ሁሉ የበጎነት አባት ፍቅር ነው ነገር ባላሰብኩት ሰዓት ፈጥነ የደረስ ታስደምመኛለ አቤት የኔ ጌታ ምን ብዬ ልግለጽ በእውነትም ልዩ ነ ልዩ ነ ጌታ ምታስገርምን እንኩ ወይ ከርቤ አይመትንህ በእርግጥ አውቃለው እንደማይበቃ ያለ ይህን ተቀበልካ ልቤን የሞላው ምስጋና ነው ተመስገን እላለው ባይመጥንህም ተቀበለው የኔ ስጦታ ነው ኦ ስራ አስገርሞኛል ተገርም ያለው ኦ ስራ አስደንቆኛል ተደንቅ ያለው ኦ ስራ አስገርሞኛል ተገርም ያለው ኦ ስራ አስደንቆኛል ተደንቅ ያለው ድንቅ ነው የሚለው ቃል ስለሚያንስብህ ሌላ ምን ልበል? ልዩ የሚለውም ቢሆን አንተነትን ፍጹም አይገልጽም። ልዩ ነህ ድንቅ ነህ ደጋግሜ ብልህ ባካትሰልችብህ የልቤን መደነቅ የነፍሴን ግርምታ እንዴት ልግለጽልህ? ልዩ ነህ ጌታ ምታስገርምን እንኩ ወይ ከርቤ አይመትንህ በእርግጥ አውቃለው እንደማይበቃ ያለይህን ተቀበልካ ልቤን የሞላው ምስጋና ነው ተመስገን እላለው ባይመትንህም ተቀበለው የኔ ስጦታ ነው ኦ ስራ አስገርሞኛል ተገርም ያለው ኦ ስራ አስደንቆኛል ተደንቅ ያለው ኦ ስራ አስገርሞኛል ተገርም ያለው ኦ ስራ አስደንቆኛል ተደንቅ ያለው ገርሞኛል እኔ ደንቆኛል እኔ አደራረግ ልዩ ነው ለኔ ገርሞኛል እኔ ደንቆኛል እኔ አደራረግ